ሆያ ሆዬ ሆያ ሆዬ ሆያ ሆዬ ሆያ ሆዬ ሰማዶ ምን ይታያል አቦር ተራራ በረሃን ለብሷል ጌታ ቀሚሱ ያንጸባርቃል በክብር ውበት በግርማ ቆሟል ሆያ ሆዬ በሉ ክርስቲያኖች በሙሉ ሆያ ሆዬ በሉ ክርስቲያኖች በሙሉ ሆያ ሆዬ በሉ ክርስቲያኖች በሙሉ ሆያ ሆዬ በሉ ክርስቲያኖች በሙሉ ሆያ ሆዬ ሆያ ሆዬ ሆያ ሆዬ ሆያ ሆዬ ጴጥሮስ በግርማው እጅግ ደንግጦ መሬት ወደቀ ራሱን ስቶ ኤልያስ ሙሴ መጡ ከፊቱ እግዚአብሔር ልጅ ተመልከቱ ሆያ ሆዬ በሉ ክርስቲያኖች በሙሉ ሆያ ሆዬ በሉ ክርስቲያኖች በሙሉ ሆያ ሆዬ በሉ ክርስቲያኖች በሙሉ ሆያ ሆዬ በሉ ክርስቲያኖች በሙሉ ሆያ ሆዬ ሆያ ሆዬ ሆያ ሆዬ ሆያ ሆዬ አበ ሰማያት ድምፁን አሰማ ልጁን እንመን እሱን እንስማ በክብሩ ብርሃን እንዲያደምቀን ንግረፍ ፊቱ ስሙን አውቀን ሆያ ሆዬ በሉ ክርስቲያኖች በሙሉ ሆያ ሆዬ በሉ ክርስቲያኖች በሙሉ ሆያ ሆዬ በሉ ክርስቲያኖች በሙሉ ሆያ ሆዬ በሉ ክርስቲያኖች በሙሉ ሆያ ሆዬ ሆያ ሆዬ ሆያ ሆዬ ሆያ ሆዬ ከደብረ ጽዮን ሕዝቡን ይጠራል እዚህ በግርማ ዳግም ይመጣል ከሙሴ ጋራ ከኤልያስም ያዕቆብን ቀኙ እኛም በነፍስም ሆያ ሆዬ በሉ ክርስቲያኖች በሙሉ ሆያ ሆዬ በሉ ክርስቲያኖች በሙሉ ሆያ ሆዬ በሉ ክርስቲያኖች በሙሉ ሆያ ሆዬ በሉ ክርስቲያኖች በሙሉ ሆያ ሆዬ ሆያ ሆዬ ሆያ ሆዬ ሆያ ሆዬ የሙሴን ጌታ ሙሴ ነው ሲሉ እነ ኤልያስ ነቢይ እያሉ አይሁድ ቢስቱ ቢዋሹበት ኤልያስ ሙሴ መሰከሩለት ሆያ ሆዬ በሉ ክርስቲያኖች በሙሉ ሆያ ሆዬ በሉ ክርስቲያኖች በሙሉ ሆያ ሆዬ በሉ ክርስቲያኖች በሙሉ ሆያ ሆዬ በሉ ክርስቲያኖች በሙሉ ሆያ ሆዬ ሆያ ሆዬ ሆያ ሆዬ ሆያ ሆዬ ጴጥሮስ በግርማው እጅግ ደንግጦ መሬት ወደቀ ራሱን ስቶ ኤልያስ ሙሴ መጡ ከፊቱ እግዚአብሔር ልጅ ተመልከቱ ሆያ ሆዬ በሉ ክርስቲያኖች በሙሉ ሆያ ሆዬ በሉ ክርስቲያኖች በሙሉ ሆያ ሆዬ በሉ ክርስቲያኖች በሙሉ ሆያ ሆዬ በሉ ክርስቲያኖች በሙሉ ሆያ ሆዬ ሆያ ሆዬ ሆያ ሆዬ ሆያ ሆዬ የዓመት ክብራችን ከጥንት የመጣ የቡሄ ለታ ችቦ ሲወጣ ማመዬ ቤት ሙልሙሎ ይምጣ ሆያ ሆዬ በሉ ክርስቲያኖች በሙሉ ሆያ ሆዬ በሉ ክርስቲያኖች በሙሉ ሆያ ሆዬ በሉ ክርስቲያኖች በሙሉ ሆያ ሆዬ በሉ ክርስቲያኖች በሙሉ አመት አውደ አመት ይደምና አመት ይደምና አመት አውደ አመት ይደምና አመት ይደምና የአባብዬን ቤት ይደምና አመት ይደምና ሰላም ይሙላበት ይደምና አመት ይደምና የማመዬን ቤት ይደምና አመት ይደምና ፍቅር ይሙላበት ይደምና አመት የምና ክበር በንስሐ ክበር በጸሎት የናባብዬን ቤት ጌታ ይግባበት ክበር በንስሐ ክበር በጸሎት የነማምዬን ቤት ጌታ ይግባበት ክበር በንስሐ ክበር በጸሎት የናባብዬን ቤት ጌታ ይግባበት እግዚአብሔር ይስጥልን፣ ዓመት ዓመት ያደርስልን፣ የዓመቱ ሰው ይበለን።